ከወዲያ የመጣች ያለናዳይ ከወዲያ የመጣች ያለናዳይ የሴት ባልንጀራ ውስጥ ውስጡን ገዳይ የሴት ባልንጀራ ውስጥ ውስጡን ገዳይ እንዲያው ለስሙ ነው አደራ ያልኩሽ እንዲያው ለስሙ ነው አደራ ያልኩሽ መች ተውልኛል እንደኔ ያየሽ መች ተውልኛል እንደኔ ያየሽ አንቺ ነገጮራ አንቺ ነገጮራ መልክሽ ደም ግባትሽ ለዓለም ሁሉ አበራ አንቺ ነጋጮራ አንቺ ነጋጮራ መልክሽ ደም ግባትሽ ለዓለም ሁሉ አበራ ምንድነው ብሽሹ እንደ መንፈቅ ልጅ ምንድነው ሩሩ ዋይ እንደ አራስ ልጅ ህመሜን ሰው ሰምቶት እሞታለሁ እንጂ ህመሜን ሰው ሰምቶት እሞታለሁ እንጂ ምንድነው ሽሹ እንደ መንፈቅ ልጅ ምንድነው ሩሩ ዋይ እንዳራስ ልጅ ህመሜን ሰው ሰምቶት እሞታለሁ እንጂ ህመሜን ሰው ሰምቶት እሞታለሁ እንጂ አንቺ ንጋጮራ አንቺ ንጋጮራ መልክሽ ደም ግባትሽ ለዓለም ሁሉ አበራ አንቺ ንጋጮራ አንቺ ንጋጮራ መልክሽ ደም ግባትሽ ለዓለም ሁሉ አበራ ሸግዬ አረንጊህም አይደለም ሸግዬ መች እንዲሆነና ሸግዬ አረንጊህም አይደለም ሸግዬ መች እንዲሆነና ሸግዬ ሰው ወደው ሲጠሉት ሸግዬ የስተስማሩና ሸግዬ አንቺም በዚያ ብትሄጂ ሸግዬ እኔም በዚህ ሄድኩኝ ሸግዬ አንቺም በዚያ ብትሄጂ ሸግዬ እኔም በዚህ ሄድኩኝ ሸግዬ ብድሬንም መለስኩ ሸግዬ ህመሜንም ዳንኩኝ ቢሆንም ይሆናል ባይሆንም አይሆንም ብትቀሪ ትካዜ ነው እንጂ ጨርቄን ጥዬ አላብድም ቢሆንም ይሆናል ባይሆንም አይሆንም ብትቀሪ ትካዜ ነው እንጂ ጨርቄን ጥዬ አላብድም ቴውችል ሸክዬ ምን ያረግልኛል ሸክዬ ያልሆነ ሳሙና ሸክዬ ምን ያረግልኛል ሸክዬ ያልሆነ ሳሙና ሸክዬ እማትለወጠው ሸክዬ ትምጣ የኔ ገላ ሸክዬ አልበላም አልጠጣም ሸክዬ አልሻም ይቅርብኝ ሸክዬ አልበላም አልጠጣም ሸክዬ አልሻም ይቅርብኝ ሸክዬ እጅ ነሳለሁኝ ሸክዬ ከሀገሯ አትጥፊብኝ ቢሆንም ይሆናል ባይሆንም አይሆንም ብትቀሪ ትካዜ ነው እንጂ ጨርቄን ጥዬ አላብድም ቢሆንም ይሆናል ባይሆንም አይሆንም ብትቀሪ ትካዜ ነው እንጂ ጨርቄን ጥዬ አላብድም አዎ ቢሆንም ይሆናል ባይሆንም አይ ፈጣሪ ትካዜ ነው እንጂ ጨርቄን ትያላም እቴቡች ፈጣሪ ትካዜ ነው እንጂ ጨርቄን ትያላም ፈጣሪ ትካዜ ነው